ወይ ሰላም ነው።
ሰላም እንዴት ነህ?
አለን።
እሺ ጥያቄ ነበረኝ።
እሺ
የኢቢኤስ ቤት ጫወታ ማለት ነው እ በስልክ ላይ ወደ ከቴሌብር ጋር እንዴት አገናኘዋለሁ? እንዴት ነው የምጫወተው?
እ መጀመሪያ register ማድረግ አለብህ የት?
እ ኦንላይን ላይ ማለት ነው።
በስልኬ ማለት ነው። እሺ አዎ ስልክ ቁጥርህን ከዛ የ- የራስህን password ትሰጠውና register ታደርጋለህ። bet bet dot bet የሚለው ድረገጽ ላይ ትገባና እሺ ከዛ በኋላ deposit ታደርጋለህ። ወይ ከሲቢኢ ብር ወይ ከቴሌ ብር deposit ማድረግ ትችላለህ።
ከሲብርም ታለ ከሲቢኢ ብርም ትችላለህ፣ ከቴሌ ብርም ትችላለህ።
እሺ
እ ከዛ በኋላ መጫወት ትችላለህ።
እሺ እሺ ስቴፖቹን አመሰግናለሁ።
እሺ እ?
step ኦቹን እንድን እንድልክልህ ከፈለግክ ቴሌግራም ላይ እ register ማድረግ ፈልጌ ነው በለኝና register ም deposit ም እንዴት ማድረግ እንደምትችል እ process ስለ እንትን ይሄ ጽሁፍና ቪዲዮ ቴሌግራም- ስላለ እልክልሃለሁ።
እሺ እሺ ላክልኝ።
እሺ አመሰግናለሁ።
እሺ አመሰግናለሁ።